ሄሎ ጤና ይስጥልኝ ጠብታ አምቡላንስ ባክዎ ምን ልርዳዎ? ሄሎ ሄሎ ጤና ይስጥልኝ ጠብታ አምቡላንስ ባክዎ ምን ልርዳዎ? ሄሎ
ሄሎ ሄሎ ጤና ይስጥልኝ ጠብታ አምቡላንስ ባክዎ ምን ልርዳዎ? ባክዎ ምን ልርዳዎ?
ሰው ታሞ ነው።
የት አካባቢ ነው የታመመው?
አሜሪካን
ይሄ የአምቡላንስ ወይም ደግሞ የስራ ስልክ ስለሆነ አምቡላንስ ፈልገሽ ካልሆነ የደወልሽው ለቀልድ አስደዋይሽ ነው።
እሺ